ስልኝ የቴሲ በረራ መረጃ ማዕከል ባኩም ልርዳው።
ጤና ይስጥልኝ። ከመቀሌ ወደ አዲስ አበባ ላይ ከመቀሌ
አዲስ አበባ
እሺ፣ አንድ ደቂቃ ለአንድ ሰው ነው አይደለ?
አዎ፣ ከመቀሌ አዲስ አበባ።
hello
hello፣ አይሰማም?
እሺ። ይሰማል ይሰማል።
Okay። እና ለቅዳሜ ነበር የፈለግኩት።
ለቅዳሜ
አዎ፣ የስንት ሰዓት flight ነው ያለው?
እያየሁሎት ነው። አንዴ
እሺ።
ለቅዳሜ ጠዋት ሁለት ሰዓት አለን። ሁለት ሰዓት ከሀያ አምስት ከዛ ስድስት ሰዓት ከሀያ አለ እና አስራ ሁለት ሰዓት ከሀምሳ አምስት ነው ያለው።
አስራ ሁለት ከሀምሳ አምስት ያው አንድ ሰዓት ማለት ነው።
አዎ አንድ ሰዓት እን- እና price ኡን ትነግረኛለህ?
የጠዋት ሁለት ሰዓት ከሀያ አምስቱ ዘጠኝ ሺህ አንድ መቶ ሀያ
እሺ።
የስድስት ሰዓቱም ዘጠኝ ሺህ አንድ መቶ ሀያ የማታ አንድ ሰዓቱ አምስት ሺህ ሰባት መቶ ሰባ
okay። ስለዚህ እንዴት ነው መቁረጥ የምችለው?
mobile banking የሚጠቀሙ ከሆነ mobile በ mobile banking መክፈል ይችላሉ። booking ኡን እኛ እንይዝሎታለን።
እም፣ okay። እሺ፣ እሺ።
ስለያዝሎት
እም፣ እሺ። ለአንድ ሰዓት ነው እኮ እ፣ አንዴ ይቅርታ ጠብቀኝ።
እሺ
መልሼ ልደውል አባ።
ይቻላል አለን።
እሺ፣ እሺ። አመሰግናለሁ።
ችግር የለም።